Hello
አቤት ጤና ይስጥልን።
አብሮ ይስጥልኝ። ምን ልርዳ?
እንትን ከአባተር ማለት ነው።
እሺ ከዛ ብር በ voucher ላይ አስቀምጠን ነበረ።
በ voucher አዎ deposit ማለት ከ- እዛው withdrawal አድርገን አስቀምጠነው አሁን ለማውጣት voucher code ን ነው የምጠይቀው።
አልገባኝም ጥያቄው።
ብር- ብር እኛ ያስቀመጥነውን ወደ voucher ላይ አ- አዙረን አስቀመጥን።
voucher በ voucher ወጪ አድርገህ ነው ከኢንስቲትዩት account?
አዎ እሺ
ከመደበኛ እዛ ከምጫወትበት ወደዚህ ወደ voucher ላይ አስቀምጬ እሺ አሁን ለማ- ከዛ ወደ መጫወቻው ለማዟዟር deposit ለማስቀመጥ ቴሌግራም account ኣችን አለ።
ቴሌግራም አዎ እሺ እሱ ላይ በ voucher ወጪ ሆነ እንዴት ነው መልሰው ብለህ አናግረህና እ፣ step ኦቹን ልክልናለን። እሺ
እሺ
መልካም ምሽት።